ጤና ይስጥልኝ ነው። ጤና ይስጥልን። ቲኬት ለመቁረጥ ፈለግን ነበረ። ቲኬት በአቢሲኒያ ባንክ ቲኬት ለመቁረጥ ፈልገን ነበረ።
Hello፣
አቤት፣ አይሰማም?
አቤት። ራንኪ ቆዳ ክሊኒክ።
በአቢሲኒያ ባንክ ቲኬት ለመቁረጥ ፈልገን ነበረ። የአየር መንገድ ምን ፈልገው ነው?
ከአሶሳ ወደ አዲስ አበባ ስልሳ ሰባት ሰማንያ ሰባት ብለው ተሰስተዋል።
ሀያ ሰባት ሰማንያ ሰባት ነው።
ስልሳ ሰባት ሰማንያ ሰባት